አቤት ጤና ይስጥልኝ።
hello።
ጤና ይስጥልኝ።
አቤት አብሮ አንድ ደብዳቤ ከፌዴሬሽን ሰጥተን ነበር።
እ ይህ አለቆች ይገኛሉ?
መቼ ነው በሀያ ነበር የሰጠነው።
አይደለም እንትኑ በሀያ ሰባት ገብተው ይደሩ ነው የሚለው ሀያ ሰባት መቼ ነው ከነገ ወዲያ
እ እጠይቃቸዋለሁ ግን የሚገኙ አይመስለኝም እኮ ሁለት ነው የሰጠው ሁለት ደብዳቤ እ ጥ- ልጠይቅልሽ እኮ ይገኛሉ አይገኙም የሚለውን ስልኬ ልስጥና እኔ confirm አይደለማ ልጠይቅልሽ እና እንትን ልበል በኋላ ደውል አዳምጠኛ አባቱ እየሰማኝ ነው
እሺ ቆይ ያልኩ እኮ